ሄሎ ሄሎ ጤና ይስጥልኝ።
አውረስል ከችፕችፕ ነበር የምንደውልሎት። ኩከምበር ኦርቶ አልመጣሎትም ነበረ ወይም ስላጋጠመ ኩከምበር አልመጣሎትም ነበረ።
አሜሪካኖ የላችሁ?
ሰላም ከችፕችፕ ነበር የምንደውልሎት። cucumber አድርጎ መጣል ነበረ አዎ ትናንት ሌላው ስላጋጠመ ነገ ልንልክሎት ነበር።
እሺ location ኑ የት ነው?
ገርጂ ገርጂ ታክሲ ተራ እሺ ነገ እንልክሎታለን። መልካም ምሽት።
እሺ እሺ